ይህ ሎቤሽ ሳቢ ነኝ።
የከስተመር ሎኬሽን እንትን ብሎ ነው ፒን እንዲታይልኝ ነው።
እንትን አውራ ነበሩ
ሰለንድ አርባ አንድ
ቀይራ ነው ከስተመር ቦታ ወይስ መገናኛ ነው የሚለው ግን እሷ ያለችው ፒኮክ ነው።
የት ነው ያለችው?
ፒኮክ መናፈሻ
ፒኮክ መናፈሻ የት ነው ያለው?
ኡራኤል አለፍ ብሎ ማለት ነው።
እሺ check አደርግልሃለሁ። customer ያለችበትን ላ- ላስጠይቅና እሺ፣ እሺ።
ማነው ስምህ?
የአብስራ
እሺ አብስራ ይልሃል።